ሄሎ
ሄሎ
ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ሮዛ ነው አይደለ?
አዎ ነኝ።
ይቅርታ ከችፕችፕ ነበር የምደውለው።
እሺ እ፣ ሙሉ ሽንኩርቱ ሲመለስ ነው ብሮትን refund የምናደርገው አሉኝ። አሁን እያሳወኩሎት ነበረ።
አምስት ኪሎ አዎ እና grade B ን ስላዘዙ ለሁሉም grade B ን የጫን ነው ነው የተባለው። ስለዚህ ያው በሙሉ አምስት ኪሎ ሳይሆን አስር ኪሎ ሲመልሱ ብሮትን refund እናደርጋለን ነው የተባለው።
የከል የ- ሰጥቻቸው ነበር። እነሱ ግን ትክክል ነው።
ምን የነሱ product ኡ ትክክል ነው?
የእነሱ ልክ የመጣው ሽንኩርት የያዙትን ነው። የእኔ ብቻ ይቅርታ ነው ግን refund ኤልፎራ የሚደረገው አስር ኪሎ ሲመለስ ነው ነው ያሉኝ። አሁን ደውዬ ችግር የለውም።
ያሳወቅኩት ይቀበላቸዋል። እሺ ምናሉ?
እቀበላቸዋል እቀበላቸዋለሁ። እሺ የልጆቹን አስር ኪሎ አዎ።
አጠቃላይ አዎ።
እሺ አዎ።
አስር ኪሎውን ይቀበሉና ነገ ለ driver ኣችን ይስጡት። እንደሰጡት ያሳውቁኝና refund እንዲደረግሉት አደርጋለሁ።
እሺ thank እ- እ- አመሰግናለሁ።
መልካም ቀን። እሺ።